Hello ሰላም ጤና ይስጥልን።
ጤና ይስጥልን።
ሰላም ከችፕችፕ ነበር የምንደውሎት።
እሺ ችፕችፕ አጠቃላይ ስለ service ኣችን አስተያየት ለመቀበል ነበረ ምን ማስተካከል አለብን የሚለውን ነገር ሞር ኧረ ምንም ችግር የለውም። እሺ ያጋጠመው ነገር የለም እስካሁን ኧረ ምንም አላጋጠመኝም። ጥሩ ነው። በጣም አሪፍ ነው።
ተመችቶታል።
አዎ በጣም ተመችቶኛል በእውነት እሺ አስተያየት ካሉት ሌላ ተጨማሪ ነገር በዚህ ስልክ ምን ጊዜም ደውለው complain ማቅረብ እሺ እደውላለሁ። በጣም አሪፍ ነው። እሺ ደስ ይላል።
ለሰጡ ምላሽ ከልብ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እናመሰግናለሁ።